አቤት አቤት።
Hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከ Flintstone Homes ነበር የደወልኩሎት።
አይ እናንተ አዎ፣ እናንተ እኔ- የተሸንቶ ናችሁ፣ አላገኘኋችሁም። የኔ እመቤት ምክንያቱም ትቀጥሩኛል፣ ትጠፋላችሁ፣ እንመጣለን ትሉና ስልክ ትደውላላችሁ። እ፣ አሁን ደግሞ አይመቸኝም። የኔ እመቤት ወይ በጣም ይቅርታ።
consistency ያስፈልገዋል ለምትሰሩት ስራ እኮ እንመጣለን ካላችሁ መምጣት ነው፣ እንደውላለን ካላችሁ መደወል ነው። እና እ፣ እንዴት እንደሆነ አልጋ ልጁ ጥሩ ነበር ያነጋገረኝ አሃ፣ አልገባኝም። እንግዲህ ዛሬ አሁን አልችልም። እንግዲህ በምን ቆይታችሁ እኔ ሳምንት ነው deal ያልኩት ከእናንተ ጋር አሁን የላችሁም። አንድ ሳምንት ሙሉ ሌላ ስንት ቦታ ተነጋግሬያለሁ።
OK።
ምናልባት እንግዲህ ነገ ጠዋት ወደ ሁለት ተኩል ሶስት ብትደውይልኝ ማውራት እንችላለን።
እሺ፣ ሁለት ተኩል ላይ እደውልሎታለሁ። በጣም እሺ ይቅርታ ለተፈጠረው እሺ thank you እሺ thank you መልካም ቀን ይሁንልዎት።
ለእርስ ለአንቺም ለአንቺም